ኃይላ ላ ጤና ስጥልኝ ሀሌልያ አቤት ከ Afriwork ኢትዮጵያ ነበረ የምንደውለው።
ከየት Afriwork ኢትዮጵያ freelance።
okay እሺ በ shop keeper vacancy approach ነበረ የት hire አረጋችሁ በእኛ platform
እ ምን hire አድርገሽ ነበር hire አረጋችሁ በእኛ platform የምትፈልጉትን ሰው።
አዎ አዎ
እሺ ሌላ የሚያስቸግረውት ነገር አለ
አይ ምንም thank you አሪፍ ነበረ የለም? እሺ የሚያስቸግረውት ነገር ሲኖር ይደውሉልን።
እሺ እሺ እሺ መልካም ቀን።
እሺ